አሁን ካንሰል አድርገህ ሌላ ወደድ ሄሎ
ሌላ
አስራ ሁለት ወርደህ አዎ ነበረ ማለት ጠፍቶ ነበር። ለዛ ነው እና አልተሰራም። ሰው ተጀምሮ ግን እንኳን ላይ አቋረጥ
አይስራም
ተጀምሯል። ከዛ መሀል ላይ ሳያልቅ አለቀ እንትን ጠፋ።
ኦኬ። ስለዚህ አላግቡ መብራቶባቸው አዎ መብራት ጠፍቶብን ነው።
ሻቴክ ለኔት
ሌላ ሌላ ሌላ ልሳ ነበር ቆይ ታውቀልችኝን ታውቀልሽ